hello ጤና ይስጥልኝ ቤተሰቤት ራሄል ነኝ እኮ የምንረዳው
game ተጫውቼ ነበረ።
እሺ
ብሩ account ላይ አልገባም። convert ምናምን እያለ
transfer አድርገህ ነው ወደ ባንክ?
አዎ እሺ አንድ የ bet ቤት ቁጥርህን ንገረኝና check ላድርግልህ።
በዜሮ ዘጠኝ አስር እሺ የደወልክበት ነው?
አዎ እሺ መቼ ነበር ይዛ ያረካው?
አሁን ነው ስንት ብር ነው?
ሁለት ሺ እሺ ማን ልበል ስምህን?
ፎካሽ ግብሬ እሺ ያው approve አድርጌልሃለሁ። ከተወሰነ ደቂቃ በኋላ ይገባልሃል። እሺ ጠብቀው።
እም፣ እሺ አመሰግናለሁ።
ስለደወልክ እናመሰግናለን። መልካም ቀን።
አዎ።